ላንተ ይሁን ክብር በምድር ላንተ ይሁን ክብር ክብር ክብር ታላቁን ክብርህን ለምድር ያወረድከ መልክና ውበትህን አንተ የተንገላታህ ከዘላለም ሞት ዳር ከማያቆም ቅጣት በእንጨት ላይ ተሰቅለ ነፃ ያወጣህ ከዘላለም ሞት ዳር ከማያቆም ቅጣት በእንጨት ላይ ተሰቅለ ነፃ ያወጣህ ኢየሱስ ሆይ አንተ ክብር የሚገባህ አምላክ ነህ። ኢየሱስ ሆይ አንተ ምስጋና የሚገባህ አምላክ ነህ። ክብር በሰማይ ላንተ ይሁን፣ ክብር በምድር ላንተ ይሁን። ክብር ክብር ክብር ክብር በሰማይ ላንተ ይሁን፣ ክብር በምድር ላንተ ይሁን። ክብር ክብር ክብር ክብር በአርያም በምድር ይሁን ብለው መላእክት ዘመሩ በፍቅርህ ተደንቀው የአማልክት አምላክ ክብሩ ሁሉ ጌታ የሰውን ልጅ ወደደ በምሕረት ስተኛ የአማልክት አምላክ ክብሩ ሁሉ ጌታ የሰውን ልጅ ወደደ በምሕረት ስተኛ ክብር በሰማይ ላንተ ይሁን፣ ክብር በምድር ላንተ ይሁን። ክብር ክብር ክብር ክብር በሰማይ ላንተ ይሁን፣ ክብር በምድር ላንተ ይሁን። ክብር ክብር ክብር እኛን ባለጸጋ ልታረግ አንተ ሁሉን አጣ ዓለሙ ያንተ ሆኖ ያለ ተራብክ ተጠማ የሰማይ ወፎች ጎጆ ማረፊያ ሲኖራቸው አንተ ግን መጠጊያ በምድር ተንከራተ የሰማይ ወፎች ጎጆ ማረፊያ ሲኖራቸው አንተ ግን መጠጊያ በምድር ተንከራተ ኢየሱስ ሆይ አንተ ክብር የሚገባህ አምላክ ነህ። ኢየሱስ ሆይ አንተ ምስጋና የሚገባህ አምላክ ነህ። ክብር በሰማይ ላንተ ይሁን፣ ክብር በምድር ላንተ ይሁን። ክብር ክብር ክብር ክብር በሰማይ ላንተ ይሁን፣ ክብር በምድር ላንተ ይሁን። ክብር ክብር ክብር ክብር በሰማይ ላንተ ይሁን፣ ክብር በምድር ላንተ ይሁን። ክብር ክብር ክብር ክብር በሰማይ ላንተ ይሁን፣ ክብር በምድር ላንተ ይሁን።